ሲከብደኝ ከሳኝ ሊናዬ ተባልኩት በዜማ ሂድልኝ ከላይ መልስ እንደሚያገዘብ ከኔ የመከርኩኝ ክራሩን አንስቼ አንቺን የናልኩት ይገርመኛል አንድ ቀንም ሳጣሽ ግር ይለኛል ይከፋኛል አንቺ ሄደሽ እንዴት ደስ ይለኛል ያመኛል ያመኛል ይከፋኛል ፍቅርሽ ሆኖና ጊዜ ይርበኛል ልብህ ይፈልጋል ሲያሰኛል ከቆረጠ ወዳጄ የት ይገኛል ያመኛል ያመኛል ይከፋኛል ፍቅርሽ ሆኖና ጊዜ